ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከላ ነኝ ባኮም ለዶ
ላኩ መሴጁ ደረሰ።
መቼ ነው ቴሌግራም።
የላከው?
አሁን መፋግሩ አየር ላይ አለ ቻባ ለማስገባት ፈልገ ነበር ወደ ጋዝቤት መቼ ነው ያስገባኸው?
አሁን ዛሬ መሴጅ ላከ አለ ቴሌግራም ላይ እናንተ ቴሌግራም እሺ ወጣ ወጣ ማን ደግሞ ላኩ የቤስት ቤስ?
መሴጅ ስሙ ማን ነው
አብዱላህ ዱዓሌ
እ
እ ማን ነው ስምክ ቴሌግራም ላይ
ቴሌግራም እም አብዱላህ ዱዓሌ እ ይቅርታ አብ- አብዱላህ
ቴሌግራም የቴሌግራም ስምህ አብዱላሂ ነው።
ይኔ
ቴሌግራም ላይ ስምህ ስም username ኡ
አብዱላህ ነው አብዱላሂ ነው የሚለው።
አው ቴሌብር መፋግሩ message ላኩ ወደዛ እሺ በቃ message ኡን ከላክልን የቴሌብርን ሚክስ ሜሴጅ ከላክልን ጠብቀን እሺ።
ላኩ መልስልሃለን።
WhatsApp ም ላኩ እኮ ይኸውልህ ቴሌግራም ላክ።
አብዱላሂ ይኸውልህ አብዱላሂ እየሰማኸኝ ነው አይደለ?
አው እሺ ይኸውልህ message ኡን ከላክልንና የ Best Bet ቁጥርህን አንድ ላይ ከላክልን ጠብቀን እሺ። ለቻፓ ታውቀን ይገባልሃል።